hello ጤና ይስጥልን። hello hello አይሰማም?
ይሰማል? አሁን ልደት ኖት?
አዎ፣ ልደት እ እንዴት ነሽ?
እግዚአብሔር ይመስገን።
ከዊ ፕላስ ሆርሽን ነበረና ምደውልልሽ
እሺ፣ እ ባለፈው ሳምንት ሄደን አውርተናችሁ ነበረና
እሺ፣ እሺ፣ አዎ፣ አሁን ሙሉ re- register ስላላደረጋችሁ link ኡን በ text ልከንልዎት register እንዲያደርጉ ነበረ። በ text ሴንቸሪ ሴንቸሪ መተሽ ነው?
አዎ አዎ አዎ እዛ ሄደን አውርቼሽ ነበረ።
በቃ እሺ፣ እነግርሻለሁ ላለቃዬ።
እሺ link ኡን በል link ኡን ባንቺ እንትን እልክልሽና ያው ባኔ ያኔ ከእሷም ጋር አውርተን ነበረ ብዬ ነው።
በቃ እሺ፣ እሺ፣ እንደዛ ነው እላለሁ ላኪልኝ።
ከዛ register ታደርጊዋለሽ አንቺ።
እሺ፣ እሺ።
እሺ ቴንክ ዩ። እሺ አመሰግናለሁ በጣም